ይስጥልን ባባ።
ነው ጤና ይስጥልን።
አቤት አቤት። መኪና መሸጫ ነው መሰለኝ።
እሺ ምን አይነት መኪና?
ፒካፕ ሀይሉክስ ይኖራል? በባል
ሀይሉክስ ፒካፕ ይኖረናል። ሁለት ሺህ አስር አለን።
ሁለት ሺህ አስር double cab double cab ነው።
አዎ
እሺ በባንክ ይመቻቻል።
አርባ ስድስት ነው። አዎ አንድ ነጥብ አምስት ይመቻቻል። ከአንድ ነጥብ አምስት ይመቻቻል።
እ እ ሙሉ ዋጋው አራት ሚሊዮን ስድስት መቶ ሺህ ብር ነው።
እሺ ሙሉ ዋጋው አዎ እሺ በባንክ ስንት ነው የሚመቻቸው? ስንት ቅድያ ነው?
ባንክ አንድ ነጥብ አምስት
ባንክ አንድ ነጥብ አምስት ብቻ ነው የሚሸፍነው?
አዎ ከዛ በላይ እንትን አይነት okay፣ እሺ፣ እሺ፣ እሺ።